ሄሎ
ሄሎ ወይ
ሰላም ነው?
ሰላም እንዴት ነህ?
ከወርቃ ከሬስቶራንት አሁን አስ- አምስት ደቂቃ ሆነ። እስካሁን አላወቅልኝም።
እሺ order number ንገረኝ።
order number ኡ ሀምሳ አንድ ሀምሳ አራት ሀምሳ አንድ ሀምሳ አራት ሀምሳ አራት እሺ አስተላልፍልሃለሁ። እሺ ምን እ፣ ስምሽ አልነገርሽም።
ፍቅር ነኝ ፍቅር okay እሺ፣ እና ምን እንድታስተካክልኝ ነው ወይስ ምንድን ነው?
እንትን አይደል ያልከኝ ምግብ ቤት ቆየብኝ አይደል ያልከው እ ሄሎ
አይቻ ይሰማኛል። አሁን ምግብ ቤት አቆዩብኝ አይደል ያልከኝ አሁን ካኳባ አዎ አዎ እኮ ላስተላልፍልክ ነው። ፒን አላልከኝም። በዛ ማለቴ ላስተካክልልህ on time እንድታስተካክልኝ ብዬ ነበር።
በምን ሰዓት እንደጨረስክ እኔ አይደለም ማስተካክልልህ ያስተላልፍልሃለሁ። እሺ እነሱ አይተው ወይ ያስተካክሉልህ ይሆናል። እሺ ፍቅር ነሽ ያልሽኝ?
እ ፍቅር ነው ያልሽኝ?